ሄሎ ጤና ይስጥልኝ ቤተሰብ ራሄል ነኝ ባኮ ምለርደው አብሮ ይስጥልኝ ዊዝድሮ ልል ነበር።
እሺ
አሁን ሁለት መቶ ሺህ ዊዝድሮ ብዬ ነበረ።
ኦኬ እሺ አንድ የቤት ቤት ቁጥርህን ንገረኝ ቼክ ላድርግልህ አይደለም ገብቷል ሁለት መቶ ሺህ ግን እሺ ይሄ ሳንቲምና ቻፓ ዜሮ ዜሮ ነው።
ማለት መጨመር አልቻልክም ነው ከዛ አዎ።
በጨምረህ ማውጣት ፈልገህ ነበር አዎ ሀምሳ ሺህ ጨምሬ ላወጣ ነበር።
Okay እንደዛ ከሆነ account upgrade መደረግ አለበት ስለዚህ ነገ ነው ሊሆን የሚችለው አለቃችን ነው upgrade የሚያደርገው ጠዋት ማለት ነው
ነገ ጠዋት እሺ፣ አዎ ጠዋት አሳውቀንና upgrade እናስደርግልሃለን እሺ thank እሺ ስለደወልክ እናመሰግናለን መልካም ምሽት